ላይ ነው እየደነዘ የሆነ ሰውዬ
hello ሌላ ቶማስ አቤት።
በቃ እያጤራው ማለት ነው cancel ነው። እሺ በቃ አል- አልታዘዘም።
የአብሮኙ cancel ነው cancel ነው። አ?
አዎ cancel ይሆናል። እሺ አንተ አልተቀበልክማ እዛው ነው ያለኸው እንዴ?
እዛው አልተቀበልኩም። አይነ እየጠበቅኩ እኮ ነው የእናንተ አይ አንተ ደውል እንኳን አታደርግም። ምን አይነት ሰው ነክ በእናትህ አይደል ደኩኝ ነው ያለች ኮስተር ብለሽ
እሺ ቶሚ በቃ ካንስል ነው። እሺ
ኦኬ። ከስተመረው ጋር ደወላችሁ?
እኛ ለከስተመር እያ- አሳውቀናል።
አዎ ሰው ደጋግማ የደረሰልኝ ስሉ ነበረ ነው።
እ? አምሮኝ ፒያሳ አርባ ሁለት አርባ ሶስት ታዘዘ። ሄላው ሄላው ቶሚ
ስትሰሙት ድክመት።
ሄላው ቶማስ አቤት አቤት።
በቃ አሁን ታዘዘ ደግሞ። ወይኔ ጉዴ ምን ይሻለኛል ዛሬ?
መተኛት ታዟል በቃ እሺ አዎ መተኛት ነው የሚያ- የሚያዋጣሽ። ለጥ ለጥ ነው ይጂ ነው።
በቃ ቶሚ ታዟል። እሺ ቅርታ እሺ እሺ ችግር የለውም።